ይስጥልኝ።
አብሮ ይስጥልን። Donkey Tube አዎ Donkey Tube ነው የምንረዳውት።
ሰላም ሰላም ነው እግዚአብሔር ይመስገን።
አለን። የእንትናችሁ ቢሮአችሁ የት ነው?
ቦሌ ከደንበል ፊት ለፊት ቦሌ ጋር። አይ ስራ ለመስራት ነበር።
እሺ፣ ለስራ ጉዳይ ከሆነ ባሉበት ሆነው apply ማድረግ ይችላሉ። ቪዲዮውን ይዩት እና ከቪዲዮ ስር ባለው link apply ያድርጉ።
ያው አይ ተ- ያው ስልኬ smart ስላልሆነ እንትን ለማለት ነበር።
እሺ፣ አበሩ ስልጣን አስቀያሚ እችላለሁ አይደል?
መግባት ይችላሉ። አዎ
እኮ ደንበል ፊት ለፊት ነው ያልሽኝ?
ደንበል ፊት ለፊት አበሩ ስንጣር አራተኛ ፎቅ ቢሮ ቁጥር አራት መቶ ሰባት
አራት መቶ ሰባት አዎ
አመሰግናለሁ።